Hel'
Hello, Yoni.
ወዬ,
አንዱ ልጅ ደውሎ በ fiber glass ጣሪያውን ማድረግ ምናምን fiber glass የሚባለው አለ አለ እሺ።
እንደዛ ፈልጋላችሁ ወይ? ወይ ማን ነው?
አንዱ ደንበኛ ነው።
fiber glass እ
አልገባኝም። ምኑን ነው fiber glass የምናደርገው?
ጣሪያውን የት ይሆን ጣሪያ?
የባጃጅን
አይ እኛ እንደሱ አላሰብንም። አንተ እኛ በሸራ ነው የሚሆነው። የራሳችን ነው የሚሆነው። እሺ፣
እሺ እሺ።